ሰላም ጤና ይስጥልኝ ጅብጅብ እባክዎ ምን ልርዳዎ?
ጤና ይስጥልኝ። ጠዋት ደውዬ ነበረ እሺ
refund ጠይቄ ነበር። እስካሁን ምንም የመልሳችሁልኝ ነገር የለም።
refund ጠይቀው ነበር።
አዎ በዚህ ቁጥር ነው order ያደረጉት?
አዎ በዚህ ቁጥር ምን fail ሆኖ ቦት ነው? fail አድርጎ ነው order?
ትናንት ወዲያ ነበረ ያዘዝኩት። ገና ነገ ነው የሚደርሰው አሉኝ። ሰው ስላስፈልግኝ ገዝቻለሁ ነው already።
አስተዋይ አዎ አስተዋይ okay እ ያልተቀበሉት personal order ላይ ነበር አይደለም?
አዎ ስምንት መቶ አርባ አምስት ብር አዎ okay እሺ፣ ትንሽ ይጠብቁ ይላክልዎታል።
እሺ እሺ እሺ